ጤና ይስጥልኝ ማሪፓፓ።
እንዴት ነሽ እናት?
እግዚአብሔር ይመስገን።
አንድ ግሎሪ አይቼ ነበረና የት አካባቢ ነው ማየት የምችለው?
መስቀል ፍላወር፣ መስቀል ፍላወር አዎ መስቀል ፍላወር branch ኣችን ላይ ነው የቆመው።
እ- ማን ነገ ብሄድ እዛ ቆሟል አለ።
ነገ ሳይሆን ከነገ ወዲያ።
ከነገ ወዳ ማለት አዎ አዎ አለ እዛ ቆሟል።
አዎ ስድስት መቶ cash ምን ያህል ነው የሚያስፈልገው?
አንድ አንድ ነጥብ አራት ብድር አለበት ያልነውን ነው አይደል? ሁለት ሺህ አስራ አ ስምንት አ አ ስድስት መቶ ሀምሳ ሺህ ብር
ስድስት መቶ ሀምሳ ሺህ ብር ዛሬ ወጥታችኋል እንዴ? እኔ ቅርብ ነበርኩ።
ይችላሉ። እስቲ ቁጥር ልስጥዎ ዜሮ ዘጠኝ አርባ አራት
እስቲ ቆይ አንድ ሊያዘው እስቲ ደውል አንድ እሺ ዜሮ ዘጠኝ አርባ አራት አ
ዜሮ ዜሮ እሺ ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ አዎ
እሺ እናትሽ አምሳ- አርባ አራት ዜሮ ዜሮ ሰማንያ ሰባት አስራ አንድ ልክ ነው።
እሺ እናትሽ አመሰግናለሁ።
ምንም